ሄሎ ሄሎ ጤና እንዴት ቤት በነስለ አብሮ ይስጥልን።
ቴሌብር ወላ ወደ ቤስቤት የሚፈልገው ቴሌብር ግን አስወጣው ቤስቤት ወርገ ገና ቴሌ- ቴሌግራም ያልክህልን ነው ቴሌብር ቴሌብር ነው የሚፈልገው ቴሌብር ቴሌብር ወላ ቤስቤት የሚፈልገው
ምንድን አልገባኝም ያልከኝ
ብር ነው ቴሌብር ወላ ወላ ቤስቤት የምፈልገው ቴሌብር ብሩ
ዊዝድሮ ነው ዲፖዚት
አይ ቴሌ ሀርት በለ ቴሌብር ወላ ሀርት ቴሌብር ወላ ቤስቤት የሚፈልገው ብር
ወይ ቴሌግራም ላይ ታዋራናለህ አይ ቴሌግራም አለ
ልካይልናል
ቴሌ ብርብር አለ። ከዛ ወደ ቤስቤት የምፈልገው እሺ እኮ ስለዚህ ወደ deposit እያዘዝክ ነው ማለት ነው
ከዛ ቤስቤት አልገባም እኮ deposit ያዘዝክበትን text ቱን ቴሌግራማችን ላይ ላክልን ይሄ ቴሌብር የላከልህ ቴሌብር የላከልህን text ቴሌግራማችን ላይ ላክልን ለኛ
እሺ ቴሌ ብር ላክልኝ
account አችንን ነው አካውንት አ የኛን account ታውቀዋለህ አይ አይ አይ አይ አታ- እሺ ስልክ ልስጥህና እዛ አካ- እዛ ቴሌግራም ላይ ላክልን ማለት ነው ቴክስቱን የቴሌብር ያዘዝክበትን
እሺ ቴክስቱን እሺ ስልኩን ልንገርህ የኛ እሺ አይ